አታስቡም።
ስለዚህ እናንተ plane የሚበኩት ስሜት መጀመሪያ አለበት።
ሰላም ነው።
ሰላም ነው።
ትኬት ዋጋ ለማወቅ ነበር የት ከአዲስ አበባ ወደ ዱባይ ከአዲስ አበባ ወደ ዱባይ ወደ ዱባይ አ መች ነው የምትሄዱት?
እ፣ ሳምንት ሐሙስ እ?
ሐሙስ የአሁኑ ሐሙስ።
አ የሚመጣው ሐሙስ እሺ one way ነው ወይስ round ነው?
one ወይም round ነው እንግዲህ
ምን አሉ ደንበኛችን?
ሁለቱንም ትናገኛለሽ።
እ፣ እሺ መጀመሪያ እሺ one way መስመር ላይ ጠብቁኝ አንዴ።
በሰላም ቁርጣት አሁን በየመጡ የሚያነጥፉ በራሴ
እሺ ደንበኛችን መስመር ላይ ነው። እሺ መስመር ላይ ስለጠብቁኝ እናመሰግናለን። ሀያ ስድስት ሺ አራት መቶ ሰባ ሶስት በዋን ዌይ በዋን ዌይ ቱ ዌይ ሲሆን ሄሎ ደንበኛችን
ቱ ዌይ ሲሆን ራውንድ እሺ መች ነው የሚመለሱት?
እ፣